እሺ ሁሌ አሳያት ሄሎ ጤና ይስጥልኝ ከችፕችፕ ነበር የምደውልሎት
እሺ እኔ የምልሽ ሰላም አደርሽ?
ሰላም complain አቅርቦ ነበረ
አዎ refund አልተደረገልኝም ብለው ምን ነበረ refund አልተደረገልኝማ።
የመቼ order ነበር
ምን አልሽኝ?
የመቼ order ነበረ
ሐሙስ ነው ያዘዝነው ከስምንት ዘጠኝ ሰዓት discount የነበራችሁ ሐሙስ ነው አይደለ?
አዎ ቲማቲም ላይ አቶ ጓደኞቼ ጋር አዘዝን።
እሺ refund አልተደረገ። የኔ ሌላው ምርት መጣና የቲማቲም refund አልተደረገልኝ። ሶስት ኪሎ ቲማቲም
እሺ አንዴ ጠብቁኝ።
ሄሎ ማን ነበረ create ያደረገው admin ኑ
admin ኑ ፀሐይ ተክለሚካኤል
ፀሐይ
ፀሐይ ሄሎ ሄሎ እሺ ይቅርታ አንዴ አዎ።
check እያረኩኝ ነው እሺ በተክተ ላይ ነው የሚልኝ የተከተ ፀሐይ deliver ለሚካኤል።
ተደርጓል አይደለም ፀሐይ ተክለሚካኤል
ስድስተኛ ወር ላይ ነው በአስራ ስምንት order ያደረጉት
አሁን የአሁኑ ሐሙስ እኮ ነው። አሁን ስምንተኛው ወር ነው። ዛሬ ሰ- ማክሰኞ አይደለ? ሐሙስ ዕለት ማለት ነው። ዓርብ ዕለት ሌላውን ምርት ተቀበልን።
እሺ አንዴ ጠብቁኝ በፀሐይ ላይ
አዎ order ያደረገችው ለመጨረሻ ጊዜ በአስራ ስምንት ነበረ ቲማቲም አሁን ያልኩት ማለት ነው
ፀሐይ እሺ፣
እና እዛ ላይ ደግሞ deliver ተደርጓል
አልተደረገም። ብሩ ነው ተመላሽ የተደረገ። የሁለቱም የፀሐይ ተክለ ሚካኤልና ቤቴል ተስፉ እና ጥሩ ብርሃኑ ሶስት ነን ያደረግነው። ድንችና ቲማቲም order አደረግን። ድንቹ ዓርብ ዕለት መጣ፣ ቲማቲሙ አልመጣም። የእነሱ refund ተደረገ፣ የኔ አልተደረገም።
ፀሐይ አሁን ድንች order አድርጋ ነበረ በአራት አዎ እኔም
እ፣ ግን አዎ ድንቹን ቲማቲም ወሰድን።
ግን order አልተደረገም
ብሩ ነው refund የተደረገው። አሁን መቶ ሀያ ብር ከ- የከፈልኩበት አለ በቴሌ ነው የፈጸምኩት። የዛኑ ቀን check ማድረግ ትችያለሽ።
እስቲ ቴሌግራም ላይ ልኩልኛል ስልክ ቁጥር ልንገሮትና ይከሉበት አሁን እኔ እዚህ system ላይ እያሳየኝ አይደለም ለዛ ነው እሺ ስልክ ስጭሽ።
እርስዎ የሚሉኝ fail ሆኗል ነው አደለ group ኡ
አዎ ነው ማለት complete ሆኗል ማለትም እኛ መሰለኝ።
ጋር የላካችሁበት ምክንያት አናውቅም። ሌላ ጊዜ ብር refund ስለምታደርጉ ያው እንላለን። አሁን የሁለት okay፣ refund እኮ።
ተደረገ የኔ አልተደረገ። እሺ ስጭሽ።
ወይ complete ሆኖ ነው group ኡ
group ኡ ወይስ fail አላደረገም ሞልታችሁታል fail አላደረገም አላደረገም ወይም ራሱ ምናምን ነው መሰለኝ ብር refund ታደርጉ
እስቲ ስልክ ቁጥር ልንገሩ ዜሮ ዘጠኝ አርባ አራት
እሺ አስራ አንድ
አስራ አንድ ዜሮ ስድስት
ዜሮ ስድስት ዜሮ አራት
ዜሮ አራት አዎ የቴ- የቴሌግራም አዎ ቴሌግራም ላይ ላኩልኝና መልሼ ልኩልኝ
እሺ እሺ